መሠረተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ቅዳሜ ታህሳስ 8 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ አንድ ሰዓት እስከ ሶስት ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ቅዳሜ ታህሳስ 8 ቀን 1110 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል እስከ መቼ? በዛሬ የግጥም መድብል ዝግጅታችን ከተለያዩ ገጣሚዎች እየቀረቡ ወቅታዊና ቀስቃሽ ግጥሞችን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
የዓለም ምስጢር ገላጭ ስር ብልብል የጥበባት ሕይወት የጥፋት መቃብር ምድርና ባህር ጠፈር የደበቀው ምን ምስጢር ይገኛል ስዕር የማያውቀው ምን አለ እንደ ብል ሁሉን አባቲ የደክራ ሞጋሽ የክፉ ወቃቲ ምን አለ እንደ ብል ኃይለኛ ጦረኛ ለወደደው ፈዋሽ ለጠላው መርዘኛ ኢሃብ ድንቁርና በሽታ እንዲጠፋ ብዕር ነው ሕይወቱ የመኖሩ ተስፋ ልብ አንጎልን ቀዶ ሕይወትን የሚያድን የብዕር ውጤት ነው የሰው ልጆች መድን። የዓለም ምስጢር ገላጭ ብዕር ብዕር ብዕር የጥበባት ሕይወት የጥፋት መቃብር ምድርና ባህር ጠፈር የደበቀው ምን ምስጢር ይገኛል ድር የማያውቀው በብዕር ሰብቶ ዶሴ ያከበረው ታሪክና ጊዜ እስቲ መዝምረው ለጦርነት ማት አጋጦ የሚሰጠው የጥቂትም የሰላም አዛዡ ብር ነው። ብዕር ያከበረው ብዕር ያዋረደው ብዕር ያወደመው በብዕር የዳነው ምን ያህል ይሆናል የዓለም ሕዝብ ቁጥሩ? እስቲ ታውቁ እንደሆን ሳፈሩ መስክሩ። የዓለም ምስጢር ገላጭ ብዕር ብዕር ብዕር የጥበባት ሕይወት የጥፋት መቃብር ምድርና ባህር ጠፈር የደበቀው ምን ምስጢር ይገኛል ብዕር የማያውቀው መድኃኒት ማይጠፋ ለግልጽ ጉዳቱ ይበልጣ ጠቃ እንጂ በስውር መውጋቱ ያለምንም ሕዝቦች የሚያጠያይቀው የፍቅርን ጥላቻ አብሳሪው ብዕር ነው። የብዕር ሮኬት ወጥቶ ተወርውሮ
አፈር ይዞ መጥቷል ጨረቃን ቆፍሮ ብዕር የማያውቀው በዓለም ምንም የለም የዓለማት ያጠፋ ይኖራል ዘላለም
የጀግና ነው ቤቱ። ከዘለዳው ተዋቅሮ ተማግሮ የተሰራበቱ የወገን ነው ምድሩ የጀግና ነው ቤቱ። የተነቃቀለው አጥሩ በድፍረት የተደረመሰው ጎጆው አፈር ቤት ጎዳናው መጓዣው ያማረው ባስፋልት የጀግና ነው ደሙ የፈሰሰበት የአራት ኪሎ ሐውልት የኮሌጁ ግቢ ሽቅብ ስድስት ኪሎ ጎዳናው የደም ነው ዘመን ያለወጠው ዝናብ ያላጠበው ደም በደም ተሰፍሮ ባናቱ ባናቱ ከሚያዚያ አንስቶ እስከ የካቲቱ የሚታወስበት ተሰርቶ ሐውልቱ ተከባብሮ መኖር ተፈቃቅሮ መኖር ካቃተ ባገሩ ይጨሳል አዋራው ይገለባበጣል የላዩ በስሩ ይቃጠላል እንጂ ይጨሳል አፈሩ የማን ሻጭ ከላዩ የማን ደም በስሩ ማናለ በቤቱ የሚፈራ ሞት አድቦ ተቀምጦ ዝንታለም እየየ ዝንታለም ውርደት የአባት ሞት ታለፈ የታላቅ ወንድም የእናት የእህት ያጎት ይችን ቀን አንገቴን ደፍቼ ልለፋት በሚል አጉል ሰበብ በሚል አጉል ምጸት መቆየት ደግ ነው ሁሉም ታለፈና አገር ሞት አየናት ጭራሽ እንደገና አረንጓዴ ቢጫ ቀዩ ዓላማችን ተንቆ ተዋርዶ ወድቋየው አይናችን የአድዋ አርበኞች የማይጨው ጀግኖች የኢትዮጵያ ልጆች ወጣት ተማሪዎች ያፈሰሳችሁት ደማችሁ ተንቆ ባንዳ አገር ሸጠ በሰው ተደብቆ ምድሩን ቸበቸበው ቤቱን አፈረሰው እጅ አንገትን አንቆ ተከባብሮ መኖር ተፈቃቅሮ መኖር ካስከፈለ ምድር ይጨሳል አዋራው ይገለባበጣል የላዩ በስር ተዋቅሮ ተማግሮ የተሰራበቱ ጠንካራ ነው ቱቻው የታሰረበቱ በቀላሉ አይፈርስም የሀገር ስሪቱ። ሜሮን ጌትነት
ርዕሱ የኦሮምኛ ቃል ነው። slang ኡን በትክክል ካላልኩት ይቅርታ ጠይቃለሁ። ጢሲ ይላል። ኦሮምኛ ተናጋሪ ሆናችሁ የምትችሉ ኢቲ ማለት እረፍ ወይም ተው እንደማለት ነው። ኢቲ መቼ ነው ግን እኛ ወግ ደርሶን እንደ ሰው ለሀሳብ ልዩነት ደም የማናፈሰው? አንተም አቋም አለ እጅ ማሰጥበት፣ እኔም አላማ አለኝ የምሟገትበት የጋራ ጥያቄ ለማ መሆን አለበት። ለማን ነው አቋም? ለማን ነው ትግሉ? ለማን ነው የቆምኩት? ለማን ነው ነው ድል ለሀገሬው ከሆነ ማን ነው ህግ አቃቂ? ሀገሬውን ጥሎ ከተሜውን ሰዶ ገበሬውን ሰዶ ከተሜውን ገሎ ለሀገሬው ከሆነ አንተም አንተን አንተ እኔም እኔ ብድር ነው ባላገር ይበጀው ያውቃል ይሉ ተመረጠው እንጂ ይሄ ደም ይፈሳል አሊያም ደም ይፈሳል። ይሄን ህግ አትንኩ ወይም ሞቴን ንኩ ምን ይሉት ከሌት ነው ለሰላም ተጠርቶ ለለውጥ እየታችሁ ለነጻነት ተብሎ የሀገርን ተስፋ መቀንቀን በጭቅ ለህዝብ ጥቅም ሲል ህዝብ እየገደሉ አብዮት በላቸው አይነት አኩኩሉ መቼ ነው የሚቆም? የደም ግብር ዜና የነሳብ ካልሆነ የሀገር ህልውና እኔ ካላቆምኩን አይጠናቀቀው በእኔ ካልታጠረ ይፈርሳል ድንበሩ የሚል ዘፈን ፈጥረን ልዩነት ሰበካ የሚል መዝሙር ይዘን አንድነትን እንካ። ታዲያ እንዴት ነው መንፈቅ የኛ ሳይነካ ሰላም ኬት ይመጣል? ጠመንጃችን ወርዶ ሀሳብ ካልተለካ ድንቅ ያልሆነ ድምፆች ከፊት ተደርድረን ድምፃችን የጎላ የአገሬው ተወካይ ድምፅ ነን ያልጉላ ላፍታ ዝም ብንል የህዝባችን ድምፅ ፍጹም ከኛ ሌላ ስለዚህ ሊቁ ያንተ የእውቀት ካባ ሰው ካላጠለለ የኔ መራር ትግል ሞትን ካልገደለ በሀሳብ ልዩነት ደም እየፈሰሰ ሀገር ላይ መራ አዲስ ቀን ላይ መጣ ህዝብ እያለቀሰ መንደር ላይ ሰራ ስታውቀው ስናውቀው የነፃነት ጥቁን ካልን ዲሞክራሲ ለሀገር ጥቅም ሲባል በሀሳብ እንለያይ ደም አይፈስ ጢስ በሉት የሰው ፈተነኝ ምን አድርግ ይለኛል ሰው በሉት የሰው ፈተነኝ ምን አድርግ ይለኛል ተውኝ አሆ ብላሁ አሆ ብላሁ አሆ ከሳፍረው ቤቴ አሆ ከድምድሟ ጎጆ አሆ ፀሐይ የመሰለች አሆ አለች ድማም ቆንጆ አሆ በልጅ ድማምና አሆ በጥርኛ ፈሪ አሆ ድርድር አላውቅም አሆ ይመስክል አገሬ አሆ ይመስክል አገሬ እውነት ነው ወንጃ በልጆ ፍቅር እንጂ ሚዛን የምሰር ልካኝ ነኝ አሆ የማልዛነብ ክብሬን የነካው ሚስገኘቴን አሳየዋለሁ አሆ ማንነቴን አሳየዋለሁ አሆ ማንነቴን መጎራበቱን ሳለው ወድጄ ድፍረት አይበለኝ ወፈር ከነጄ ቆሜ ስታዘብ ሞኝ እንዳልመስለው አያውቅም ስቆም ለምለው እንግዲያሳ ሰዋት ፈትነኝ ራት ሰምለኝ ታግሼ በኖር ፍሬ አታስብለኝ ሰዋት ሰልለኝ ራት ፈትነኝ ተመረር ወዲያ አርዳብለኝ
ህሊና ደሳለኝ ከምንጩ ፈሰስ ላይ ድንገት የፈሰስኩኝ የውሃ ጠብታ በእንስራ መልክህ ላይ የኮለልታ ውበት የምንጩ ቅዳሴ ነፍስ እያላወሰ መንፈስ እየረታ አንተ ውብን ስራ እንዴት ታፈቅራለህ የውሃ ጠብታ ዳሩ ጀግና አይደለህ ወርቁ ለረከሰ የግብዛን ቅኔ መራድ መች ታውቅበት ወንጭፍም ጋሻ ነው ጠብታም ጸበል ነው አምኖ ላጌጠበት እንዲያት ላይ ነበር የምንጭ ላይ ሰፈፍ አንቺ ውብ ጠብታ ረሳሽው እንዴ ከዓለታት በልጦ የጎልያድን እብሪት ጠጠር እንደረሳ ተርታናት ቢሉኝም ዋጋሽን ተምነው በረከሰ ሚዛን ለቃል ጦር አንወድቅም በደግነት ወንጭፍ ፍቅር ስለገዛን ኋላም እንዲህ ሆነ ከደብራችን ወዲያ ከድልድሉ ግድም ማዶ ከገደሉ የቀየውን ገንቦ በግብዞች ድንጋይ ተሰብረሃል አሉ። እኔማ ጠብታ ውለድልኝ ብዬ ተሰባሪ ችሎት ሰርክ ሞግታለሁ ልፊ ቢለኝ እንጂ ባላዋቂ ሸንጎ ዳኜን አይቼ ፍርዴን አውቀዋለሁ። ተጠላሃል ቢሏት ከቆሻሻው ክምር ከድልድሉ ገደል ድንግል ያልካት ምንጭህ ወፈለሰች ብለው ደፈረሰች ብለው ይነግሩሃል አይደል? አትመን አለሜ ዳር ዳሩ ክፍታ ነው ጥግ ጥጉ ልልታ የዚህ ዘመን ሙሾ ምንጩ ምን በሰራ ደፈረሰ ይባላል እንስራው ቆሽሾ ላላማረ መልኳ ምስኪኑ መስታወት ለምን ይወቀሳል እግር ለሸፈፈው ተሸካሚው ጫማ ለምን ይከሰሳል በፈሪ ልቦና ወድቀሃልን ሽሽት ውድቀት የጸነሰው ሰበብ ይወለዳል በጨቅላ መንገዱ በአቋቋሙ ስቀው እንዴት ይራመዳል ቀዳሽ በሌለበት ካህን ባሏለበት ቤተ ክርስቲያኑ ሞላ ምን ይሉት መራመድ ተረከዝ ወደፊት እግር ወደ ኋላ መቼም ወግ ነውና ለነጠላው ክብር ለቅዳሴ ውበት ከደብሩ ባይርቁም እውነት እልሃለሁ አማኝና ጌታው አይተዋወቁም ጸጋው ባልጎደለ ባልጠበበች ምድር አራማጅ ቢከፋም መንገድ በሆነ ዓለም ተጓዥ ልቦና እንጂ ተጓዥ ተጓዥ እግር አልጠፋም እንዲህ ነው ዓለሜ የፍቅራችን ቅኝት ውሉ ሲደረደር በመኖር በገና ሀገር እንስራ ነው ጠብታው ህዝብ ነው ዘመን ጀርባ ሆና ዘመን ጥያቄ ነው እንዴት ይሉት ስሌት ለምን ይሉት ቀመር አስመውን ረክሶ ጆሮ ለምትለምን መላሽ ላጣች ሀገር ዘመን ዝምታ ነው የጽሞና መንደር የፈታትን አስራ ያኖራትን ገላ በርባንን ለምትል የጲላጦስ ሀገር እንዲህ ነው ዓለሜ በዘመን ክራር ላይ ውሉ ሲደረ በዘመን ክራር ላይ የግብራችን አውታር ውሉ ሲደረደር ህዝብነት እንባ ነው ስንዴዋን በትና ዳቦ ለምትለምን አመድ አፋሽ ሀገር በሞላ ጎዳና ባልጠበበ ድንበር በዘርገመት ታግዳ ነፃ ነኝ ትላለች መንጋነት ያሰረው ባሪያ ትውልድ ወልዳ እስኪ ልጠይቅህ የጀግንነት እብሪት ልባችንን ደፍኖት ማሰብ እየከዳን እንዴት ነው ነፃነት እንዳበደ ፈረስ ስሜት እየነዳን ገሎ የመንገስ ጥማት ጩኸት ላገነነ አመፅ ላጀገነው ለዚህ ምስኪን ትውልድ በጅምላ እየነዱት በመንጋ እያሰበ ነፃነት ምንድን ነው? ነፃነት ምርጫ ነው። አእምሮ ቢደላደል ጥፋት ያመነነው የመንጋዎች መንገድ እንቅፋቱን መርጦ ለኑሩለት እውነት ለብቻ መራመድ ነፃነት ማመን ነው። ቀን ወዶ ቢያጀግን ቀን ጠልቶ ቢከዳም ቢቆሹም ቢደምቁም ራስን መቀበል ራስን መምሰል ነው የነፃነት ገዳም። ነፃነት ማሰብ ነው፣ በአንድነት መለምለም የኔነትን አረም ከህሊና ማጥፋት፣ ዘር ሆኖ ከማለት ሀገር ሆኖ ማበብ ዓለም ሆኖ መስፋት። ንገሯት ላገሬ በጀግኖቿ ትግል ድንበር ባታስደፍር ከጀገሽ ብትወጣ ነፃነኛ ትበል በገዛ ትውልዷ በእጅ አዙር ተሽጣ። ያሳዝናል አይደል? ወዳጄ ነሽ ብሎ የመጣ በሙሉ ስሞ የሚሸጣት የይሁዳ ጌታ አራጅ እረኛዋን በእምነት የምትከተል ከገዳይዋ በረት ግልገሎቿን ትታ ያሳዝናል አይደል? ከደረቀ ጡቷ ደም እየተለለ እስትንፋስ ገባሪ ምግሊያን የሰጡቷን ለነካሿ ልካ ሞቷ ጥግቧ ዳሪ ያሳምማል አይደል? ጣር ካመረቀዘ ከንባ መቀነት ላይ ሳቅ ሰርቆ ማስታካት ከፈን ከናፈቀው ከበረደው ገላ ሙቀት ሰርቆ መርካት ችጋር ከቆረበው ከታጠፈ አንጀት ላይ ኩንታል ስጋ መብላት ሸክም ከሞሸረው ከደቀቀ ወገብ ጉልበት ሰርቆ መርታት ያሳዝናል አይደል እንኳንስ ጥም ገፎት ከደረቀ ወዷ ግፍ ይርስ ለመጣ እሷ የሰው ሀብታም ታላምጠው ናፍቋት ታጎርሰው አታጣ ብጣቂ ነጠላ ቅድ ነው ቀሚሷ ጨቅይቶ ማድመቅ ነው መኖር ማለት ለሷ ንገር ለሸማኔው በቀዳዳ ሰበብ የቀሚሷን ክብር ሊያስነውር ቢለፋም በጠማማ መርፌ በሰባራ ኪዳን ሀገር አትሰፋም እንስራዬ እንዴት ነህ ሙሽራዬ እንዴት ነህ ኑሮ እንዴት ይዞሃል የጸጥታ ፍቅር ከምን አደረሰ እርምን ቅር አድርጎ ወይስ ወጥቶልሃል እኔማ ጠብታ እንስራዬን ብዬ ሙሽራዬን ብዬ ውለዱልኝ ብዬ ከተባሪ ችሎት ሰርክ ሞግታለሁ ልፊ ቢለኝ እንጂ ባላዋቂ ሸንጎ ዳኛዬን እንዳየው ፍርዴን አውቀዋለሁ እኔማ ጠብታ ይክብብሽ አይገባኝ በነጋ በመሸ ዳናህን ናፋቂ በተስፋ ድንበር ላይ ያልቀጠረቻትን ሀገሯን ጠባቂ እጠብቃታለሁ ከዘመኔ መቅደስ እምነቷን አንጽቼ በይቅርታ ጸበል ከስር ካልጠመሙ መስመም መውደቅ አይደል አውቃለሁኝ እኮ ተስፋ እየቀደሱ ያልቀጠሩትን ሰው መጠበቅ ይደክማል ልብ በል ወዳጄ አስተውሎ የሚያዘግብ ከሚሮጥ ይቀድማል በደልን ጠፍንገው በፍቅር ካልቀጡት እያደር ይገላል ቂምን ፊት ከሰጡት እንጂማ እናውቃለን እንደ ባሪያ በልቶ እንደ ንጉሥ ማክሳት ሰባሪፍ ቢመኝም ከደቀቀ ወገብ ጉልበት ሰርቆ መርታት ብልህ አያሰኝም ገሱ ቢያንበረክክ የችጋርህ ቁና የመከራ ኩንታል ከመሮጥ አትቁም ሁሌም ከእንቅፋትህ እግርህ ይበረታል ውብ ነገን እናውስ ትላንትን አክመን በይቅርታ ጸበል ትውልድ ይጨርሳል ያረገዝነው እንባ የቋጠርነው በቀል ከመስጠት አንጉደል ከቀማኞች ገደል ተረግጠን ብንጣል ካሸከሙን በቀል ምናወርሰው ፍቅር ሀገር ይለውጣል ሰምተሃል ተባሪው በተራራ ጉራ ሸለቆ ልብ ይዘህ በድፍረት አትዛት ይልቅ እድልህን በጥረትህ ተመን ከልብህ ላይ ግዛት አሳራ ደባይቶ መከራ የወለዳት ጀግና ናት አትክድም በሸርበኞች ድንጋይ በሽንታሞች ተረት ሀገር አትናድም አመሰግናለሁ
በልደምህን ጠጣ በህዝባዊ ትግሉ ሊጫወት ገበጣ የኢሳይያስ ጦት ልጅ የወያኔ ሎሌ ገልብጦ ባርኔጣ ኢትዮጵያ ሱሴ ናት እያለ ሲመጣ ጌሾ እንዳሰከረው ሙዝ እንዳየ ጦጣ ስንት ሰው በልልታ አደባባይ ወጣ። ሰውን ከተቀሩት እንስሳት ለይቶ ጠያቂ ያረገው አእምሮውን ሰጥቶ የኋላውን አይቶ የፊቱን ገምቶ እንዲያመቻች ነበር መንገዱን አቅንቶ። ምን ነክቶን ተሳከርን በወሬንቶ ፈንቶ ከሀያ ዓመት በላይ ሲያደማት የኖረው ሰላይ ጋሻ ጃግሬ ኢትዮጵያ እንዴት አርጋ ራሱ ላይ ወጣች በሱስነት ዛሬ። ልጆቿን ሲበላ ልጆቿን ሲያስበላ ሆኖ ጠቢ ጆሮ አላፍን ከብቸሌ ያወረደ አሳስሮ ስንቱን የገደለ ስንቱን ያስገደለ ስንት ደብዛ ያጠፋ ስንቱን ያሳፈነ በጨለማ እስር ቤት ወርውሮ አስወርውሮ ስንቱን ያስጨረሰ መትሮ አስመትሮ በምንድን ተአምር ከኢትዮጵያ ጋር ሱስ ያዘው ዘንድሮ? ፊደሏን በላቲን ጨፍልቆ አስጨፍልቆ እንዳልሰራ መታት አረፋውን ደፍቆ ኢትዮጵያ ሱሴ ናት የሚለው ተነስቶ ለምን ዓላማ ነው ከቶ ምንድን ሽቶ መሰሪ ተኮሉን በልቦናው ቋጥሮ እና ይጠረጥሬን የዋሃን አታሎ እና ያስተውሌን ግልቦቹን ሰልሎ እነ ምን ገዶኝን በጥቅም አማሎ ምርኮ ሊያደርጋቸው በሱሷ ነግሉሎ ሙሴ አሻጋሪያችን ያልክ በጭፈራ ኦሮሞ፣ ጉራጌ፣ ዶርዜ፣ ወላይታ፣ ሽናሻ፣ ሐረሪ፣ እላይ ኩሎ ኮንታ፣ ከፊቿ ገውና ሶማሌ ከምባታ፣ ሲዳማ፣ አፋር፣ ትግሬ፣ አኟክ፣ አማራ፣ ሌላም ባለ ቋንቋ ስምህ ያልተጠራ የእነኝህ ተራክቦ በዘመን ላይ ፈሶም ደምህ የተሰራ ውሃው ደም ሆኖለት ዱላውም ገጀራ ላካፍሎ መቀነስ በመደመር ዜማ አንተን እያፋጀ አንተን እያባላ መሲህ አብይ ያልከው ቀይ ባህርን ሰራ። ሕፃናት፣ አዛውንት፣ ወጣቶች፣ ጎልማሶች እመጫትም ታርዳ በንጹሐን እልቂት የሚፈሰው እንባ መቻ በቃ ትላንት መች ትላንት ተገታ መፍሰሱን አቆመ መች በጉራ ፈርዳ ዛሬም ቀጠለ እንጂ ጌዲዮ፣ ዶዶላ፣ ሻሸመኔ፣ ጎባ፣ በአክሱም፣ በቡራዩ፣ በጎንደር አሳይታ፣ ወልዲያ፣ ኮፈሌ፣ በሐረር ሰበታ፣ ድሬዳዋ፣ ናዝሬት፣ ጥቁር ሐዋሳ ይልቅ ሳይመሽ ታጠቅ አርግ መሰናዶ ዳርዳር የነበረው የርስት ምንጣሮ ግዛትን ማስፋቱ ሰውን ነቅሎ አባሮ አዲስ አበባ ደርሷል ይኸው ስሩን ሰዶ አበይ ለማ ስትል በሱስ አሳብዶ መሰሪ ዓላማውን እንዳታየው ጋርዶ ከበፊቱም ቢሆን ከጥንት ጀምሮ ሱስ መመዘኛ ነው በማሰር አእምሮ አቅልን የሚያስት ነው ሕሊናን አሳስሮ ግና ከልብ ቆርጠው በጊዜ ካቆሙት ሱስም ይወገዳል ከልብ ከታገሉት። ስለዚህ ወገኔ ይህን መርዘኛ ሱስ ትተህ መጠጣት ወኔና ነፍጥህን አንሳና ታጠቃት። የምድራችን ክብር ዋና ምንጭ እሷ ናት። አብይ ሙሴያችን ነው ኖቤል ተሸለመ የምስራች ብለህ ስትዘፍን ስትጨፍር በሱሱ ተሳክረህ አንተን አዘናግቶ አንተን አስተኝቶ ቃላት በማሳመር አራጁን አስታጥቋል ሀያ ዘጠኝ ዙር ደምህን ሊያጠጣህ ወገንህን ሊመትር ጆሮህን ወትፈህ ምክር ላትሰማ መሆንን ከቀጠልክ የሱስ ጭነት ጋማ አንድም ዘር አይቀርህ ሁሉንም ታጣለህ በብዕረኛው ስነኝ ምክሬን ልቋጭልህ ልንመክር ልንዘክር በብዕር ስንለፋ በሱስ ሰባኪዎች ዛሬም ጥለህ ተስፋ ከቅዠት ያልወጣህ ሞኝና ተላላ ወገን እያሳረድክ በል እርምህን ብላ ወገን እያሳረድክ በል ደምህን ጠጣ። በሕዝባዊ ትግሉ ሊጫወት ገበጣ የወያኔው አሽከር ኦህዴድ ብአዴን ገልብጦ ባርኔጣ ከዙፋን ተቀምጦ አጉል ሲቀናጣ ኢትዮጵያ ሱሴ ናት እያለ ሲመጣ ፍቅር ብልጽግና እያለ ሲመጣ ቃላት አሳምሮ ዛሬም እያረደህ ደምህን ሊጠጣ በህብረት መክተው ወገን በወሉጣ ሀገር ብርሌ ነው አንዴ ከወደቀ የሚሰማ ይስማ አለቀ ደቀቀ። ሀገር ብርሌ ነው አንዴ ከወደቀ የሚሰማ ይስማ አለቀ ደቀቀ።
ምን እንጠብቃለን ከአሳዬ? ፍጹም ስላልቻለ ህዝብ አገሩ መኖር መጋዝ፣ መፈናቀል፣ መወገር፣ መገደል ሲሆን ዕጣ ፋንታው ታፍኖ መሰወር ለባዕድ ተሰጥቶ የሀገራችን መሬት ጠቦ ሲኮማተር ጎሳን እያጋጨ እልቂትን በመፍጠር በሰላም ወጥቶ መግባት ሰርቶ መብላት ሲቀር ግፉ ሞልቶ ፈሶ ከአቅም በላይ ሲሆን ያን ጊዜ ነበረ አመፅ የፈነዳው ወያኔን ለመጣል አጥንቱ ተከስክሶ ስጋው ተበድሶ በጅምላ ተጋፎ በፍየል ተሰቃይቶ ደሙ በገፍ ሲፈስ ውድ ሕይወት ገብሮ ትዕቢተኛውን ወያኔ ባፍጥሙ ሲደፋው በትግሉ ሰባብሮ ባዕዳን በሚስጥር ያሰለጠኑትን አሰርገው ገብተው የወር ተቃዋሚ ጠባብ ባንዳዎችን ከአጉራት ሰብስበው አምልኮተ ሰይጣኑን ትንግርተኛውን ሰላይ ድላችንን ነጥቀው የወያኔን ኮሎኔል ሲጭኑት በእኛ ላይ ታዲያ ምን እንጠብቃለን? እውን ይኖር ይሆን ከዚህ ባሰ በደል፣ ከዚህ ባሰ ስቃይ? ይኸውና ዛሬ የወደፊት ዘረኞች ነግሰው በላያችን ባይናችን እያየን ጦርነት አውጀው ስትፈርስ አገራችን ሰብናችንን ገፈው በስርዓት አልበኞች ሲረገጥ ክብራችን ገመና ጠባቂ መኖሪያ ጎጆአችን ስትፈርስ ከላያችን እልፍ አላፍ ቤተሰብ በገፍ ተፈናቅለን የሚላስ የሚቀመስ እህል ውሃ ተነፍገን የጅብ ራስ ስንሆን ከሜዳ ላይ ፈሰን እንደዚህ ተዋርደን እንዴት እንዘልቃለን? እኮ ከዚህ ባሰ ጥቃት ምን እንጠብቃለን? እውነቱ ይነገር ሐቁ ይውጣ ቢባል ለእኛ ማን ይሟገት? ማን ይከራከራል? ኮሾ ተቃዋሚው ከርቶ እጁን ሰጥቷል። አንድ ኢህአፓ ብቻ ከህዝብ ወግኖ ቆሟል። በቃል ኪዳኑ ጸንቶ ሳጥፍ ግንባሩን ለርካሽ ስልጣን ብሎ ለጠላት በማደር የማይታማውን በተመክሮ ዳብሮ ለኢትዮጵያ ጥቅም በጽናት ቋሚውን በጠላቶቹ ሳይቀር በአባይ ኢትዮጵያ ስም ሁሌ የሚጠራውን አንጋፋውን ፓርቲ የትግል መሪውን ኢህአፓን ተቀላቅለን በሐሳብ በጉልበት በገንዘብ ደግፈን የህቡውን ትግል በዜግነት ግዳጅ ኃይሉን አጠናክረን የተዳፈነውን ያመፅ ረመጡን በቶሎ አቀጣጥለን ወያኔ ኢህአዴግን የዘረኞች መንጋ እንጣለው ሰባብረን ለሀገር ህልውና ለሶሻል ዲሞክራሲ በአንድ ላይ ተጋፍጠን ለአመፅ የድል እናት ዜጎቿ ተዘጋጅተን በትግል ተደጋግፈን ካዲ ተቃዋሚውን እርቃኑን አጋልጠን ወያኔ ኢህአዴግን ዘረኛ ባንዳውን ዶግ አመድ አድርገን እናሸንፋለን።
ነፃነትን ልትወልድ ሀገሬ ምጥ ላይ ናት። ለሀያ ስድስት ዓመት ሦስት ጊዜ አርግዛ ነፃነቷን ልትወልድ በምጧ ተይዛ በወያኔ አጋዚ በግፍ በቅጥቀጣ ወልዳ ላፈር ሰጠች ሀገር ያልታደለች። እናም ለአራተኛ ጊዜ አሁንም ምጥ ላይ ነች።
Hurriyemedi Sivay Ulaşo Vattan Tenku Koyvay Kurtüsten
ብየ እኮ ብልሱማ ዳሁ ቂሊንጡ እረ ጅርት ውበቷን አጥፍቶ ወያኔያዊ ካንሰር ፍሬ እንዳታፈራ ተቀጥቅጣ በዘር ለብዙ ዘመናት ተንጣ ተንጣ ተንጣ ተንጣ መለስ ብሎ ነገ ዞሮ እንዳይመጣ ሀገሬ ምጥ ላይ ናት በሬዎቿ ሕይወቱ ነፃነት ልትወጣ ነፃነት ጨኜ ገኘኛ መጥ ጠበቀና ነፃነት ልትወልድ ሀገሬ ምጥ ላይ ናት። በአራቱም ማዕዘን ያላችሁ አስሮች የንጥረ ነገሯ ሙሉ ተከፋዮች እንዳትጨናገፍ እንዳያስወርዳት አብራቸው አመጡ ስልፋሽ ጉልበት ሆኗት። አቦ ዳርቅ ዳርቁ ይገላግልሽ በሏት። ሀገሬ ምጥ ላይ ነች። My country is in labor to deliver freedom. Yes, freedom. ለአስርተ ዓመታት አርግዛው የነበር ነፃነት ልትወልድ የእንግዴ ልጅ ልትቀብር ወያኔን ልትወርድ በቆሩት ልጆቿ እየተደገፈች አቦ ዳር እስከ ዳር ቁም ይገላግልሽ በሏት ሀገሬ ምጥ ላይ ነች።
Hurriyemedi Sivay Ulaşo Vattan Tenku Koyvay Kurtüsten
ብዬ እኮ ብልሱማ ለሁ ቂሊንጦ እረጅም አይዞሽ ውድ ሀገሬ ልትገላገኝ ነው። አፈርጣር ቅጠሉም አብሮሽ እያማጠ ነው። ከባራ ፈንጋዩ ወያኔያዊ ስርዓት ጠዋትና ማታ ልጆቿን እንደ በግ ከሚሸልትባት ልትገላገለው ይህን ክፉ ካንሰር እንዳይበታተናት በሃይማኖት በዘር ታሪኳ እንዳይጠፋ እንድትኖር እንደ ሀገር ለብዙ ዘመናት ተንጣ ተንጣ መለስ ብሎ ዘሮ ደግሞም እንዳይመጣ ምጥ ላይ ናት ሀገሬ በልጆቿ ሕይወት ነጻ ልትወጣ። አዎ ሀገሬ ምጥ ላይ ናት። አዎ በደንብ ልትታረቅ አራት ቤቷ ሆና ጀግና እንደነጠቋት ልታሳድግ ጀግና በዓለም ስሟ ሊገን በሽልም ልትወጣ ልትገላገል ነው ነፃነት አመጣ በክብር ልትታረስ ዳር ድንበሯ ላይ ፈርስ አዋገሬ ምጥ ላይ ናት አንድነቷ ሊያብብ ሰላም ፍቅር ሊነግስ ነፃነት ልትወልድ ሀገሬ ምጥ ላይ ናት ብየኮ ቢልሱማ ለሁም ቂሊንጡ እረጅርቲ ነፃነት ትጨኜ ገኘኛ መጥ ጠበቀና ነፃነት ልትወልድ ሀገሬ ምጥ ላይ ናት አዎ በደንብ ልትታረስ አራስ ቤቷ ሁና ጀግና እንደነጠቋት ልታሳድግ ጀግና በዓለም ስሟ ሊገን በሽልም ልትወጣ ልትገላገል ነው ነፃነት አምጣ ሀገሬ ምጥ ላይ ነው። አቦ ዳር እስከ ዳር ቁሙ ይገላግልሽ በሏት ሀገሬ ምጥ ላይ ነው።
ና ከኛ ጋር አይሰማህም ርኩቻ፣ ጆሮ አይጠልቅህም ቱማታ፣ አያባልንም የነፍስያ ጩኸት የስቃይ የዋይታ። በአገር ነጻነት የሸፈተ በክብሩ ታሪኳ የዘመተ በሕዝቧ ፍቅር ያሸመቀ በመብት ፈቃዳቸው የዘበተ እቤት ቤት የሚነዳው የጥፋት ኃይል ጦር አውርዶ ኩራት ክብርን ሊያስደገድግ ያልታጠቀ ሕዝብ አዋርዶ ፍልሚያ ገጥመዋል። በየአምባው ደጅ ውድመት ሊያመርት ሞት ሊያዘምር ከንግር ሁሉ በመከነ ባይጨበጡት ቅዠት መስመር ንጹሕ ገድሎ ብካይ ሊያኖር በውሸት ሚዛን እውነት ሊያኖር አይታየም የአባቱ ልጅ ሙንጣዝ ባንዳ ጋሻ ጃግሬ አክተልትሎ ለከርሶ አደር አጋሙዳ ታሪክ ሄዶ ተረት ሊያንጽ ቀን ሳይል ሲውተረተር የአንድነትን ደማቅ ማሾ በማጨለም ትውልድ ሊያውር ባርነትን የኩል ሊያጠምቅ የአርነትን መንፈስ ከልቶ በደም ሊኖር በባሩድ ኃይል በሳት ገዝቶ አይሰማም ለውጥ የሚሻ ዜጎች ምሬት በቃኝ ባይሳገይ የተረጋጨ ስቃይ ጩኸት አይታየም ጉንጭ ሲያነፍር የግፉአን ትኩስ እንባ ቀይ አቅልሞ ምድርን ሲያርስ ያለ ጉማ የፈሰሰ የወገን ደም በዘረኞች እኩይ ደባ የት ቆመህ ነው የተኝተ ከየት አምባ የት አርፍጠህ የቱ ጉርባ እማይነካህ የትንግስጋሽ ጭቁን ምሬት እማይነዝርህ የልህ ሲቃው እማይፈጅህ የውስጡ እሳት እንደ ጥንቱ ክተት አዋጅ እንደ አድዋ እንደማይጨው የአርሆ ዜማ ባጋባው ነጋሪት ቆሞ ባያውጀው የሰው አማን ሽብር ልጦት ጩኸት ሲያለቅስ ቆላው ደጋ ህዝብ ቁጣው ሲበረታ ከአድማስ አድማስ ሲያስተጋባ አልሰማሁ ቢሉ መዋሸት ነው አላየሁ ቢሉትም ቅጥፈት ነው ያው የአገር ደዌ የቆላ ቁስል ውሎና አድረው ሲያመረክብ ውስጥ ሊና አይባበል እጅና እግርም አይታዘዝ ስጋና ደም ተመርዞ አካል ውስጡ ሲመዘመዝ ባጉል ዘመን ግጥምጥሞሽ በዚህ ትውልድ ፈታኝ ዕጣ የዛሬው ጉድ ባላንጣ ባህር ተሻግሮ ባይመጣ መለየው ትጥቅ ባይመድቡት ባይለያይ ደምህ ደሙ ገጽ ወዘናው ቢመሳሰል ቀለምህም ከቀለሙ በግድ የለሽ አመኔታ እጅ እስክሰጥ ተጃጅላ አታመንታ ይልቅ ንቃ ነቃሁ ብለው ደርጅ በርታ ህዝብና ሀገር በየዋሊዳው የተገፋ አገዛዝ ተላምዶ ከአምባገነን ጥጋብ በስና ከሽመለኛ ንቀታቸው ተዋዶ ባርነትን ተንተርሶ በቀትር ቀን እስኪያንጎላጅ የእውነት እሳት ተቀጣጥሎ ስደድ ፈጥሮ እንዳይፋጅ አርበኞችን ማፈን መግደል ገላል መንደል በአቁርባጅ የሐቀኛን ደብዛ ማጥፋት ትውልድ ወገን ሀገር ባውን ድምፅ መዝጋት ወገን ያልከው ይህ ጠላት ከጠላቶች የተማረው ከቅኝ ገዢ ከፋሽስቶች የቆረጀው ጥበብ የሚለው ጅልነት ነው። ዛሬም ድንገት ባይደርስብህ ከመሰለ ከሌሎቹ አንተን ወዶ ባይነ ውሃ አንተን መርጦ ወያዝምዶ ቦታና ቀን ሲጠብቅ ነው ሌጣራ እስክን እስኪያገኝህ ከእናት ልጆች አካክዶ። ታዲያስ አንተ የት ቆመህ ነው የት አርፍጠህ ከየት ጉርባ እማሸትህ ነገር ጠንቁ ያስገባሪ እኩይ ደባ የአገር ጩኸት የአገር እንባ ከልቦና የማይገባ አባትና ሰዓቶች እንደሆኑ ታሪካቸው ሳንክ የለበት ሁሌም ለሀቅ እንደቆሙ ምንም ለአገር ለኢትዮጵያ እንደጸኑ ለነጻነት እንደተጉ መቀያቸው መርገፊያቸው በቆጥ በቆጥ ያልታጠረ በጎሳ አድባር ያልመጀነ በእነርሱ ቤት በእነርሱ እውቀት ማን ፈጸመው አይባልም ግፍ በደልን ለማጠየቅ ወገን ዘርም አሳሳ ከልብ ሸንጎ ፍርድ ሲጸድቅ በእነርሱ እምነት ቀጥታ ነው መንገዱ ሀቅ ቀኑን ሙሉ ቢሸከሸከ ቢፈትጉት ወይም ቢደቅ ክምር ሐሰት ቅንጣት እውነት ለማይወጣው ድብቆሽ አይታወቅ እኩይ ምግባር ሁሌም እኩይ ልዋጭ የለው ሰናይ የሚያው እንዳግባቡ ያው ሰናይ ነው እናስ አንተ የት በቅለህ ነው ከየት አምባ የህዝብ ሰዓት የማይዘልቅህ የማይፈጅህ የአገር እምባ በል ተጠየቅ መለስ ከምር የት ላይ ቆመው ከምን አንጻር ሲያዩዋት የሆነ እውነት አይኗ የሚታሰር ፍትህ ርትህ የሚጠናገር ዳኝነትስ የሚታወር በነጻነት አሳፍሮ ከወለደ እንደ ጎጆ አንደላቆ ካሳደገ የሀብታም ባህል ጃኖ አላብሶ ሰው ካረገ ኢትዮጵያን ያህል ታሪካዊ የተጋድሎ ምስለ ግርማ በነቢያት የከበረች የእምነት ምኩራብ የክብር ራማ ሰላም ጀንበር አዘቅዝቃ ጥርጣሬ ይፋ ሲነግስ ፍቅር ባዘን ከላጥልቃ ጥረት መክኖ ባላገሩ ቁራሽ ሲያጣ ተወላጆች ተፈናቅለው ስደት ፍልሰት ባጉልጣ ድንግል መሬት ሲቸበቸብ ትርፍ ጋራ ለባዕዳን ባለራብታ የህፃናት ጅምላ ሽያጭ የሴት ልጆች ዝሙት አዳር ብር ሲያስታቅፍ ለጥቂቶች አየር ባየር ሀብት ሲያቆር የት ሆነህ ነው ከየት ቆመህ የቱ ስፍራ ህዝብ ፍዳው ያብቃ ማትል ጃኖ መገን ማትጣራ ለክፉ ቀን የካበተ በላብ ፍሳሽ የካበተ ሲሳይ እንቁ በውስጥ አወቅ ሲመዘበር ባሌስትራ ሸክላ ለዋጭ ቁጭ በሉ ሲጋዝ ወርቁ ሞልቶ ሲፈስ የግፍ ጽዋ ብሶት ጩኸት ሲበረታ ላምባገነን ጉደኛ ጀብ ምርጫ ባሉት የፌዝ ሩጫ የብዙሃን እምነት ሸጦ እያስካካ በጅል ልፍጫ ካይፈይዴው የምክር ቤት ደምካራ ሰው መቀመጫ ቂጥ እንደሚል አፈጮማ ወይም ደግሞ እያቅማማ ከህይወት ቁማር ጥቅም ሊነጥፍ በቀኝ ግራ ግርግሩን ግሸሽ አድርጎ መቆየት በትርፍ ስሌት ሂሳብ ስራ ካሸናፊ ሆን እንደሚል የድል አጥቢያ ድራሽ ጭፍራ ያዘልቅ ብለህ ያበጀው ስልት ያረከው ዘዴ መላ ወደ ስጋው ጾመኛ ነኝ በመረቁ ስትበላ አያዋጣም ወንድምዬ አያዘልቅም ወንድም ገላ ውርደት ከክብር ባርነትም ከነጻነት ተለያይተው መስመር ሰርተው ለርኩቻ ሜዳ ወርደው በተፋጠት ከቆሙበት የትግል ስፍራ ያለው ምድብ ሁለት ነው የእነርሱና የኛ ጎራ ወዲህ የእውነት ወዲያ ደግሞ የነ ሐሰት ወዲህ የኛ የተጋዳይ ወዲያ የእነርሱ የነፈንጋይ ለመሃል ቤት መንጠልጠያ ጠግምልህ ከኛ ካልሆንክ ወደህ ግባ ከእነርሱ ነህ ይልቅ ውጣ ለባለቀን መሽከርመሙ ይብቃህና አታብርበት ማምሸትህን ተወውና ውጣ ውረድ ተቀላቀል ከህዝብ ጋር ለኢትዮጵያ ሞት ደማ ቁስል ወይ ከጠላት ለህዝብ እልቂት ለአገር ውድቀት ካምሱር ፈልቀቅ ፈንጂ ርገጥ ሳንጃ ንቀል ቀደም እንጂ ሳይካረር በተቃርኖ ግጭት ዳፋ ለውጥን ሽተው ረድፍ ካበጁ ምዝብር ጉስቁል ተገዢዎች ከመሸጉ በየፈፋ ድል አድራጊው እስከሚለይ ማሸማገል ፍሬ ላይሆን ከቶ አትልፋ ኖቤል ቋማጭ ህልምህ ላይሰምር መሃል ቆመህ አታናፋ ይልቅ ሚና ይለይና ለጎሰኞች መሽኮርመሙ ከወያኔ መላላሱ ይብቃህና ውጣ ውረድ ተቀላቀል ላከኛ ጋር ከህዝብ ጋር የአመፅ ሰዓት ይቀጣጠል ለነጻነት ትግሉ ይክረር ጠላት ደባው ሴራው ይምከን አገር ይዳን ታሪክ ይክበር ና ከኛ ጋር ና ከኛ ጋር ና ከኛ
አገሬ ውበት ነው ለምለምና ነፋስ የሚጫወትበት ቀለም የሞላበት ፀሐይ የሞላበት አገሬ ቆላ ነው ደጋ ወይና ደጋ እዚያ ብርሃን አለ ለሊቱ ሲነጋ አገሬ ተራራ ሸለቆ ረባዳ አገሬ ጅረት ነው ገደልና ሜዳ ውሸት ነው ውሸት ነው በበጋ ፀሐይ አትፋጅም ክረምቱም አይበርድም አይበርድም አይበርድም አገሬ ጫካ ነው እንስሳ ሰራዊት የሚፈነጩበት ከወጥመድ ሳይገቡ ሳይነካቸው ጠላት እዚያ ያለ ነፃነት በሀገር መመካት በተወላጅነት በባለቤትነት እዚያ ያለ ነፃነት አገሬ ሀብት ነው ጎመኑ ስብጮማ ቆሎ ክትፎ ስጋ ድርቆሹ ፍትፍት ነው፣ ቃሪያው ሙክት ሰንጋ፣ ጠጁ ነው ወለላ፣ ከኮኛክ ይነጥቃል የመንደሩ ጠላ። እህሉ ጣዕም አለው፣ እንጀራው ያጠግባል፣ ጭፈራው ዘፈኑ ችግርን ያስረሳል። እዚያ ዘመድ አለ፣ ሁሉም የእናት ልጅ ነው፣ ሁሉም የአባት ልጅ ነው። ጠላትም አንዳንዴ መጣል መቃብር፣ ባላጋራም ቸር ነው ያገር ልጅ ሲቸገር። ገነት ነው ሀገሬ። ምነው ምነው ሲደረግ ምነው ለምን እንዴት ዘራፊ ምቀኛ ቀማኛውን በደ ተኛ በርበቹ ስንዝር ወሰን አልፎ የተቀደሰውን የአፍሪካ ላይ ደሴት ባገኝ ለማርከስ ጠላት እመኝ እንዴት እመኝ እመኝ እመኝ እመኝ እናትና አባቴ ድኸው ያደጉበት ጥርስ የነቀሉበት አፈር የፈጹበት አገር ማረው የነፃነት ዋንጫ በቀይ የተጌጠ በአረንጓዴ ብጫ እሾህ ነው ሀገሬ በጀግና ልጅ አጥንት የተቀሳቀሰ ጠላት ያሳፈረ አጥቂን የመለሰ ገነት ነው ሀገሬ አድዋም ነው ሀገሬ ታቦት ነው ሀገሬ መቅደስ ነው ሀገሬ ሞት ይሄዳለው ከመሬት ብገባ እዚያ ነው አፈሩ የማማ ያባባ ስሳብ ይሄዳለው ስሳብ ይሄዳለው ብሰበርም እግሬ አለብኝ ቀጠሮ ካሳደገኝ ጓሮ ከትውልድ መንደሬ ገነት ነው ሀገሬ አድዋ ነው ሀገሬ መቅደስ ነው ሀገሬ ታቦት ነው ሀገሬ አድባር ነው ሀገሬ መቅደስ ነው ሀገሬ ታቦት ነው ሀገሬ ገነት ነው ሀገሬ ክብረ ክርስቶስ ደስታ ሺ ዘጠኝ መቶ ስልሳ ሰባት ዓመተ ምህረት
ውስጣዊ ስሜትን ለመግለጥ ከተሻ ነገር ንቆ ሳይሆን ወይንም አጋኖ ማየት ይጠይቃል ሁኔታን አጢኖ። በአንድ መሰላል ስልት የተገነባን ዜማ በተለያዩ chord ኦች በውህደት ሲያስማማ አስቀድሞ መርጦ ድምፀ dominant ከፊት እንዳይቀድም ከ subdominant የፊቱን ከኋላ ቅደም ተከተሉን ጠብቆ በሕጉ ምንዝር ድምፆችንም አቅርቦ በወጉ ተቆራኝቶ እንዲገኝ ሲሆን ነው በአግባቡ ፍትህ፣ ሰላም፣ ፍቅር አብረው የሚያብቡ አጉሉ ልጠፋ ሲቀረፍ ነው ምርጉ ነጠላ ዜማዎች ባንድ ላይ የሚያድጉ አለበለዚያ ግን በጩኸት ጫጫታ dissonance ተፈጥሮ ለጆሮ የሚጥም ድምፁ ተቀይሮ በአንድ አይነት የሚጓዝ ያለ ውጣ ውረድ bourdon ድምፅ ይሆናል ሌላውን በማገድ በሙዚቃ መንገድ ማዋሃድ ማስማማት ማቀራረብ እንጂ መደመር አይሰራም በያሬድም ሆነ በሕገ ፈረንጂ የ C major scale ከ A minor ጋራ የ G major scale ከ E minor ጋራ ተዛማጅ ሲሆኑ ጎረቤት ድምጾችም አብረው ሲቧደኑ ኩሽኩሽቶች አይኖሩም ጆሮ የሚፈትኑ እጅግ ተዋህደው በአንድ አካል አንድ አምሳል የሚሰሩ ናቸው ሳያሻቸው ክልል በ modulation ህግ ተፋቅረው እርስ በርስ ልዩነት አክብረው ያለአንዳች ጉምጉምታ ያለ መተራመስ አዳዲስ ድምጾችም የሚዳኙበት ህግ ተግባራዊ ሆኖ እንዲታይ ሲደረግ ያንድ scale ያንድ chord አይኖርም ገዘፋ አንዱ አንዱን አፍኖ አይችልም ሊያጠፋ ስለዚህ ምስቅልቅል በህግ ከተዳኘ ድብልቅ ሁኔታን አምኖ ተቀብሎ ተስማምቶ ከሰራ ልዩ ነኝ አንድ ነኝ ዝንጉርጉር ነኝ ብሎ ተደምሮ ሳይሆን ተሰበጣጥሮ ነው መኖር የሚችለው ታሪኩን ቀጥሎ የሚፈጥረው ዜማ ሲታገዝ በግጥም ለጆሮ ተስማሚ ይሆናል የሚጥም ያያያዙን ስርዓት መጠበቅ ካቃተ አንዱ ድምፅ በአንዱ ላይ አጉል ከታበተ ውጤቱ ጩኸት ነው ለጆሮ የማይጥም rhythm tone timbre አንድ ላይ የማይገጥ ይህን ለማስፈጸም በህግ ታግዞ ያለ መገጫጨት ይቻላል ድል ማየት ብዙ ትውልድ ይዞ ርቀት ተጉዞ እንደዚያ ለማድረግ ልብ ይስጠን የሰፋ የማያጠባብብ የማያገፋፋ ለራስ ሳያበዙ ይቆርሱበት ጣት ለሁሉ የሚበጅ ይስጠን መላስልት ኢትዮጵያ ትሁን የፍቅር አውድማ የማይቻለውን ስሟን ለመለወጥ አጉል አንዳማ በሕገ ተፈጥሮ ኖራ ኖራ ኖራ በአምላክ ትእዛዝ ጸፊ ነችና ኢትዮጵያ ደቡቡን ከሰሜን ምዕራቡን ከምስራቅ ለመለያየት አትሞክሩት ይቅር። ጠላት አደብ ግዛ፣ ጠላት አደብ ግዢ፣ በከንቱ አትልፊ። ይልቁንስ በገደደን ጉዳይ አንድ ላይ እንቆዝም በእንጉርጉሮ መንፈስ፣ አንድ ላይ እንዘምር እናቅርብ መወድስ፣ አንድ ላይ እንጨፍር በዘፈን ስልታችን፣ ሰለሜ ሰለሜ እንበል ተያይዘን በስክስታ ረገዳ እሽኮ ሌሊታችን፣ አንድ ላይ ጨፍረን አንድ ላይ እንሳቅ ያልበላ ጥርስ ይዘን በቦክስ አንዋለቅ፣ በባለጌ ሴራ በባለጌ ዚቅ ወገን ያገሩን ልጅ ወንድሙን አይራቅ። ይህ ነው ሙዚቃ በቅንጅት ሰሪ ሳይቀንስ ሳይደምር እውነታን አብሳሪ። እውነት በመናገር እውነት በመመስከር ኢህአፓ ተጎድቷል ላድን ብሎ አገር ምንም ጎጂ ቢሆን ሐቅን መናገር ቀልድ የለም በህዝቡ ቀልድ የለም ባገር ምንም ጎጂ ቢሆን ሐቅን መናገር ቀልድ የለም በህዝቡ ቀልድ የለም በሀገር
ሰው ሆይ ስማ ስማ ሰው ሆይ ስማ ሰው ሆይ ስማ ስማ የራስህን ሳታይ ሌላ ስማ እንጓዝ በሰላም በደስታ በንጹሐን መንገድ የተንኮል ስራ ክፋቱን መጥፎን በማገድ ለሰው ልጅ ዜና ለሁላችን እንዲሆን ሰው ሆይ ስማ ሰው ሆይ ስማ ስማ ሰው ሆይ ስማ ሰው ሆይ ስማ ስማ የራስህ ሳታሌላ ስማ ወገን ሲሳሳት ፊትህ አይተህ አትለፈው ምክርህ እንዳይቀርበት በድንገት ሳታስደነግጠው የሰላም መንገድ በጅታ ከፍ ብለህ ሆይ ስማ ሰው ሆይ ስማ ሰው ሆይ ስማ ስማ ሰው ሆይ ስማ የራስህን ሳታየላ ስማ አትሰብህ ዓለም ከሰው ልጆች ፍቅርና ውለታ ያልፍን አትቆጥር ያትጠመት ልብህም አያመንታ ደስታው ለወደሙ ይመጣ ነውና የማታ